ስልኩን ደውልለት ስጣት በለው መሰለ እዚህ ጋር ደውልለት ስጣት በለው እሷንም ንገራት።
Hello Hello ጤና ይስጥልኝ አሁን ስል ከቺፕቺፕ ነው የደወልኩት።
እሺ የ orange order ነበራችሁ አይደል ዛሬ የምትረከቡት?
አ okay driver ደውሎ ነበር ደርሶ ስልክ አልሰራም ብሎት ነበር።
አረ አሁን ወጥ አለን ተደዋውለን እኮ እየመጣው ነው ብሎኛል።
በቃ እ፣ ስልክ በዚህ ደውል አይደል?
ይደውላ እሺ እሺ እሺ፣ ደውል።
እናመሰግናለን።
መልካም ቀን። እሺ፣ ቻው።
እሺ እሺ